ጤና ይስጥልኝ ቤተሰቤ ዲቦራ ነኝ እባክዎ የምንረዳው
ወጪ አድርጌ ነበር እና እሺ እስካሁን transfer አላደረገልኝም።
አሁን የደወልክበት ነው የቤት ቤት ቁጥርህ?
እ አይደለም እሺ ንገረኝ።
አስራ እ አስራ ሁለት እሺ
ሰባ ሰባ
ሰማንያ ሰባት ሰማንያ ሰባት አርባ አምስት ስንት ብር ነበር?
እ ሁለት ጊዜ ነው ሁለት ሺህ ብር እና ሁለት ሺህ አምስት መቶ ብር ነው withdraw ያደረኩት የነበረው።
እሺ ሁለቱም አልገባም።
ሁለቱም እንትን አላደርግልኝማ ወደ ቴሌ ብር ነበር።
እሺ
እሺ፣ እሺ፣ check አደርግልሃለሁ።
እሺ፣ እሺ።